ነው ባንኮም የምንወደው።
ሰላም ነው። እንትን withdraw ማድረግ አልቻልንም። ይስተካከላል ወይስ
ይስተካከላል፣ ግን ሌላ አማራጭ አለን። በእሱ አማራጭ መጠቀም ይችላሉ። ልንገሮት የያዙ አማራጩን እሺ።
withdraw ላይ branch payment አለ።
አዎ ያም branch payment ይገቡና የሚፈልጉትን እስከ አምስት ሺህ ብር ድረስ ማውጣት ይችላሉ።
ከኤጀንቶቹ ጋር ማለት ነው። እነዚህ ከዛ- የሚቆርጡ
ምን አሉኝ?
እሺ፣ እሺ የሰማሁሽ።
branch payment ላይ ከገቡ በኋላ የብር መጠኑን ያስገቡና አዎ ያስተላልፋሉ። ከዛ በኋላ withdraw code ይለክሎታል።
አዎ ያቺ withdraw code እና የቴሌብር account ሙሉ ስሞትን እና ስልክ ቁጥሮትን የሁሉ ስፖርት account ሙሉ ስልክና ስሞትን አዎ ሙሉ ስምና ስልክ ቁጥሮትን እና ኮዱን አዎ።
screenshot አድርገው በቴሌግራማችን ይልኩልናል። የቴሌብር አዎ።
አካውንቶትና ሁሉ ስፖርት አካውንቶት ስማ- ስሞትም ስልክ ቁጥሮትም አንድ አይነት መሆን አለበት።
አዎ የያዙ ስልክ ቁጥር
እ፣ ቴሌግራም ከዚህ በፊት ነበረኝ። እሱ ይሆናል ዜሮ ስድስት ይጠቀማል።
መጨረሻው አዎ አዎ በሱ ነው።
እ፣ አንድ ነው እሱ። እሺ በቃ እንደዚህ ወዲያው ነው የሚልኩት። ጊዜ እንዳይወስድ እኮ ነው። ይቆያል።
አሁን ላይ ቶሎ ቶሎን እየላክን ያለ ነው ደንበኛችን።
እ፣
ስለዚህ ይላኩልን።
እ፣ okay ያ ኮድና እ፣ ስልክ ቁጥር ማለት ነው ሁለቱም።
ኮዱን ከዛ ም።
የቴሌብር ሙሉ ስምና ስልክ ቁጥር የሁሉ ስፖርት account ሙሉ ስምና ስልክ ቁጥር
አዎ
በዛ እሺ።
ይልካ- እንልክሎታለን። እሺ፣ እሺ እንላለን።